ወንድሜ
እሺ ወይ አንቺ መቼም ለመርዶ ነው እንጂ ለምስራች አፍ-
አልተሳሳትኩም። ዛሬ በጣም ይቅርታ እሺ።
ለመርዶ እኔ ያ መች- መች ጠፋኝ እኮ በእናትህ ከስተመሯ ገገመት ስልክ አታነሳም። ለማንኛውም ግን ማለት ነው ሳኑ ላይ ሳኑ ላይ አይመለስም ታውቃለህ አይደለ? እስኪ ነው የምን ላድርግ?
የሚመለሰው። እስኪ ድረስ ታቆይ የለ እዛው አ፣ እዛ ሰጥቼ ምን ላድርግሽ?
እዛ ከመለስክ በኋላ መልሻለሁ ብለህ ማሳወቅ ማለት ነው።
አቤት አቤት ሁለት ወር እኮ ነው አውቀሻል።
አዎ ገብቶኛል። ይሄ አርባ ሰላሳ ሶስትም cancel ሆነብክ አይደለ?
እሺ፣ እሺ፣ መልሰዋል ግን እሱን አርባ ሰላሳ ሶስቱን የቅድሙን መለስከው?
አዎ መልሻ- no no ሁለቱም ምግቦቼ ላይ ነው። አለ ሁለት ተመሳሳይ order እኮ ነው። አንድ ጣፎና አባዶና አያት ነበረ። አያት ሄጄ ስልክ አልነሳም። ከዛ አባዶ ደግሞ በ location ሄድኩኝ አያነሳም። ሰው አሁን እየተነሱ ነው ወደ እዚህ።
በቃ እሺ ሁለቱንም ማን ያልሳቸው? ያኛው የት ነው የሚመለሰው? እስኪ አይደለም ሁለቱ ያኛው ሳኖሊ ነው ሁለቱ።
በቃ ሁለቱንም እስኪ መልሰው። እሺ ግን አሳውቀኝ cancel አስደርግልሃለሁ።
እሺ፣ እሺ።
እሺ እርሜ